ሄሎ ሄሎ ሰላም ጤና ይስጥልህ።
ሰላም አላችሁ። መዝገብ ወግሻ ለመመዝገብ ነበር።
እሺ ስሞትን ማለው ደረጀ ሰይፉ።
ማን አሉኝ?
ደረጀ ሰይፉ።
ደረጀ ሰይፉ።
አዎ እሺ እስኪ ስልክ ቁጥር ይንገሩኝ።
አስራ ሁለት አስራ ሁለት ዜሮ አርባ ስ- ስምንት እሺ፣ ቆይ አንዴ ዜሮ ዘጠኝ አስራ ሁለት አርባ ስምንት
አርባ ስምንት ሰባ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ እሺ የት አካባቢ ነው የሚኖሩት?
ጀሞ አካባቢ
ኦ፣ ይሄ PC ደግሞ እሺ በአካል ነው በኦንላይን ነው class ኡን መውሰድ የሚፈልጉት?
በአካል
እሺ እ፣ እ፣ ስልጠናው የሚሰጠው ለሶስት ወር ያህል በሳምንት ሶስት ቀን ነው።
ለሶስት ወር
ለሶስት ወር ያህል በሳምንት ሶስት ቀን ነው class ኡ የሚሰጠው።
okay።
አ፣
እሺ መች መች ነው?
ማክሰኞ፣ ሐሙስና ቅዳሜ ነው። የመጀመሪያ አቀባበላችን ዛሬ ስድስት ሰዓት ይጀምራል። የመጀመሪያ class ዛሬ ስድስት ሰዓት ይጀምራል።
ዛሬ አዎ ዛሬ ስድስት ሰዓት ሲኤምሲ Economic Association የሚል እ፣ እዛ ላይ ነው እ፣ ፕሮግራማችን
ሲኤምሲ ነው ቦታው።
ሲኤምሲ አሁን ለዛሬ ብቻ ማለት ነው።
okay።
class የሚሰጠው ግን አያት ተስፉ ሲኒማ ላይ ነው።
አያት ምን ጋር ተስፉ ሲኒማ ጋር ተስፉ ሲኒማ አዎ
የ- የ class ኡን attend ማድረግ ይቻላል። የዛሬውን ባይመጣ
ይቻላል። ግን እ፣ እስከ ዛሬ ስ- ድረስ ነው discount ያለን። ከነገ በኋላ አስራ አምስት ሺህ ብር ነው ክፍያው። ዛሬ ከከፈሉ ደግሞ አስር ሺህ ብር ነው።
ለሶስት ወሩ ማለት ነው።
አዎ አዎ ፍ- በሶስት ወር አስር ሺህ ብር
okay እኮ እሺ፣ በቃ እሱን እንትን ልበል። በዛሬ ክፍያ ከፍ አዎ፣ እ፣ እ።
በዛሬው ልመዝገብና እሺ account ልላክሎት።
እሺ
እሺ account ልክሎት ካስገቡ በኋላ screenshot አድርገው ቴሌግራም ላይ ይላኩልን።
ቤት ቤ- በምን ቁጥር በዚህ
እ፣ እ።
የሚላከው በዚሁ ቁጥር ነው።
በሰባ አምስት ቤቱ ልክሎት አለው። ሰባ አምስት ቤት እ፣ ቁጥር አለ።
እሺ እሺ እሺ እሺ እናመሰግናለን።